ሄሎ ሄሎ
ወይ እሺ ሰላም ከቤት ቤት ነበር የምደውልልህ።
እሺ አዎ አሁን የደወልኩኝ ነው።
አዎ አዎ
እሺ እሺ ትንሽ ቆይቶ ይገባልታል ብለዋል። እሺ
okay ምን ያለኝ
I don't know ግን ትንሽ ቆይቶ ይደውልልሃል እ ይገባልሃል። እሺ okay ወደ ዳሽ ነው አዎ ነገሪያቸው ትንሽ ቆይቶ ይገባልታል ብለዋል።
እሺ እሺ
እሺ እሺ እኛም ነው ወጣሽም በሁልክ
ችግር የለውም። መልካም ቀን ይሁንልህ።
እሺ አመሰግናለሁ።
እሺ እሺ